ስጋ ለባሽ ሁሉ ላይ እሳት ከላይ እስኪወርድ ልጆች ትንቢት ተናግረው ዓለም ሁሉ ላንተ እስኪሰጥ እስኪያዩ ሽማግሎችን ጎበዛዝትን ምራይ በትጋት እንጠብቃለን የተናገርከው ብለናል። የምንጠብቀው አለ የምናፍቀው የምንጠብቀው አለ የምናፍቀው ከላይ የሚመጣው ከላይ የሚመጣው ከሁሉ በላይ ከላይ የሚመጣው ከላይ የሚመጣው ከሁሉ በላይ ፍርሃት የለም የለም እሳት ሲመጣ እንደገና ይታደሳል የሞተ ተስፋ ምድረ በዳው ይለመልማል የደረቀ አጥንት ይተታተማል ኃይል ሲመጣ ከሰማያት ቦታ ይዘው ኃያልነት እሳቱ ይለውጣል እሳቱ ይቀድሳል እሳቱ ኃይል ይሆናል እሳቱ ይለውጣል እሳቱ ይቀድሳል እሳቱ ኃይል ይሆናል በፊተኛው ዝናብ ሐዋርያት ተጠምቀዋል። ፍርሃትም ሞትን ንቀው ወንጌል ለዓለም ሰብከዋል። በእነሱ የጀመረው የሆነው ባለ ሃምሳ ዛሬ ለእኛ እንዲወርድ በደንብ የሚሠራ የኋለኛው ዝናብ ቃል ኪዳኑ ስለምን ይመጣል መብረቅ ሆኖ የኋለኛው ዝናብ ቃል ኪዳኑ ስለምን ይመጣል መብረቅ ሆኖ ገለባውን ከስንዴ ይለየዋል። እሳት ነው አብልጦ ያጠራናል። ገለባውን ከስንዴ ይለየዋል። እሳት ነው አብልጦ ያጠራናል። የምንጠብቀው መንፈስ ይውረድልንና እሳት እንነሳ በኃይል ዳግም ታጥቀን ከኃይል ወደ ኃይል እንሸጋገር። እስከ መቼ ልንኖር በጥቂት ኃይል ያልደረስንበት አለ ገና ሚታይ በመንፈስ ጉልበት የምንደርሰው ጠላታችን መቋቋም እስኪሳለን ከምስራቅ የወጣው ከመቅደስ የረከሰውን ሁሉ የሚፈወስ ከምስራቅ የወጣው ከመቅደስ የረከሰውን ሁሉ የሚፈወስ ውሃው ሊያፈራልን ብዙ ዓሣ ዛፎች ሊተከሉ በዚህ በዚያ ውሃው ሊያፈራልን ብዙ ዓሣ ዛፎች ሊተከሉ በዚህ በዚያ ፍሬን የሚሰጡ በኩሩን መድኃኒት የሆኑ ለመብል ብዙ ብዙ ነፍሳት ይመጣሉ እንደተናገረው እንደ ቃሉ የምንጠብቀው አለ የምናፍቀው የምንጠብቀው አለ የምናፍቀው ከላይ የሚመጣው ከላይ የሚመጣው ከሁሉ በላይ ከላይ የሚመጣው ከላይ የሚመጣው ከሁሉ በላይ ፍርሃት የለም የለም እሳት ሲመጣ እንደገና ይታደሳል የሞተ ተስፋ ምድረ በዳው ይለመልማል የደረቀ አጥንት ይተታተማል ኃይል ሲመጣ ከሰማያት ቦታ ይዘው ኃያልነት እሳቱ ይለውጣል እሳቱ ይቀድሳል እሳቱ ኃይል ይሆናል እሳቱ ይለውጣል እሳቱ ይቀድሳል እሳቱ ኃይል ይሆናል